ጤና ይስጥልን ቤት ቤቲ ነው የምንወደው።
እንዴት ነሽ ቤቲ?
ሰላም እንዴት ነህ?
አማን ናዝሬት።
አማን ናዝሬት።
አማን ናዝሬት።
እሺ አማን ደህና ነሽ?
እግዚአብሔር ይመስገን።
ማን ነው አጠገብሽ ያለው? ጄሪ ነች? ብሩኬ ነው?
ብሩኬ ያለ ምን ልበል አገናኘህ?
አማኒ ነው። ጭፉ የአራዳ ልጅ በይልኝ።
እሺ አማን አንዴ ጠብቀኝ።
እኔ አልኩትም በይልኛ።
እሺ ያልከውን ብሩኬ ብዬ ይላል
በይልኝ በይልኝ። ብሩኬ